ሄሎ ጤና ይስጥልን ከቢጃይ ነው የምንደውለው።
አሁን የቤቱ ስም ሰናይት ቁርጥና ጃምባዎስ ነው።
ስነት ቁርጥና ጃምባዎች
አዎ አስመዝግበው ነበረ እስካሁን አልመጣለትም።
አልመጣልን ነው።
እሺ ደንበኛችን በድጋሚ እስካሁን እንዳልመጣ አሳውቅሎታለሁ። ሌላ ምረዳውስ ነገር አለ?
ሌላ ምንም የለ ነው።
እሺ ደንበኛችን አስቸኳይ ነው ብዬ አስተላልፋለሁ። እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከምሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ።